ጤና ይስጥልኝ ሁሉ ስፖርት ሰላም ትናንት ከቴሌብር ወደ ሁሉ ስፖርት deposit ሳደርግ ብር አልገባልኝም ከቴሌብር deposit አድርገው ነው አዎ እሺ ከቴሌብር የተላከልዎትን message በቴሌግራም ይላኩልን
message ነው አዎ message ኡ አልደረሰኝም አየህ pending ምናምን ብሎ ነው የቀረት እንትን ከቴሌብር message ይላክልዎታል deposit ሲያደርጉ ካልተላክልዎት ቴሌብር ይደውሉና ያስልኩ
ግን አየር ላይ ነው የቀረው deposit ነው ያደረጉት አይደል ደንበኛችን አዎ deposit ሲያደርጉ ሁሌም ከቴሌብር message ይላክልዎታል አዎ።
እሱ message ይላኩልን በቴሌግራም እሱ ካላኩ ማስተካከል አንችልም እሺ ቁጥር ያዙ የኛን የቴሌግራም እ?
የእኛን የቴሌግራም ቁጥር ያዙ እሺ ንገሪኝ ዜሮ ዘጠኝ ሀያ አንድ ዜሮ ዘጠኝ ሀያ አንድ ሰባ ስምንት ስልሳ ስምንት ነው ይቅርታ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት ሰባ ስምንት ገና ዜሮ አስራ ዘጠኝ ስድስት ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ አዎ እሺ